ሄሎ ጤነሽ ልሽ ከምንርዳ አዎ ብር እኮ ትናንትም ደውዬ ነበር፣ አልሰለቅልኝም እስካሁን ንግድ ንግድ ትራንስፈር አርግቼ ማለት ነው።
ወጪ አድርገ ነው
ትራንስፈር ወደ ንግድ ባንክ አርግቼ ነበረ ቆየ ለማ- ከትናንት ወዲያ ነበረ።
እሺ ቅዳሜ ዕለት አዎ።
ስለ አንድ ያናግረው እሺ እ?
Hello Hello
Hello withdraw አድርገው ነው ወይ አባቴ
withdraw አድርገው ነው
አዎ processing ይላል በቃ ከትናንት ወዲያ ነበረ አዎ አዎ ዛሬ ይለቀቃል ይገባል ተብሎኝ በቃ ዛሬ ያው እንደዛ ተብሎኝ ዛሬ ሚለቀቅልኝማ እስከ በኋላ ልጠብቀው።
አዎ አዎ ዛሬ ሁሉንም settle እናደርጋለን ብለዋል አዎ
እሺ በቃ አይ እሺ ሪፖርት ስለተደረገ already ሁሉም settle አዎ በቃ እሺ አይ አይ አይ እሺ እሺ መልካም